ጤና ይስጥልኝ የ Hello Visa ሊዲያ ነኝ። የባኮትን ምን አይነት የጉዞ መረጃ ልስጥዎት?
አሁን ደውዬ ነበር ሊዲያ፣ እስክሪብቶና ወረቀት አግኝቻለሁ። እስኪ ምንድን ነው የምትይው?
እሺ Musafir ብለው ይጻፉ ደንበኞች።
ሙ
እ፣ ፊደሉ ልንገሩት?
እሺ፣ Musafir ነው ያልሽ?
አዎ ሙሳፊር
ሙሳፊር
ዶት
ቆይ፣ ሙሳፊር ዶት ዶት ኮም ሲኦኤም ቆይ dot dot com
በቃ
እሺ እዚህ ላይ ገብተው እ፣ ቪዛውን apply ማድረግ ይችላሉ ደንበኛችን
እሺ ወይም በቃ፣ ደግሞ አቅራቢያው በሚገኝ ticket office ኦች ሄደው አ፣ ቪዛውን apply ማስደረግም ይችላሉ።
እሺ እሺ እናት ሌላ ጥያቄ አመሰግናለሁ።
አለዎት?
ሌላ በቃ እስኪ በ- በዚህ ሞክሬ
እሺ ያው አገልግሎቱን ካገኘው በቃ አገኘው ማለት ካላገኘው ደግሞ ወይ መልሼ እደውላለሁ።
አ፣ መልሰው ይደውሉ። ችግር ካጋጠሙት መልሰው ይደውሉና ይጠይቁን።
እሺ እሺ
ወደ Hello Visa ስለደወሉ እናመሰግናለን። መልካም ቀን።
እሺ እናት አመሰግናለሁ።